Hello please sorry ሰላም ነው ቤተሰብ አቤት አለ ስልሳ አምስት ሰማንያ
ምን ሆነብህ?
እ ምን ሆነብህ? ስልሳ አምስት ሰማንያ እንትን order ኡ አልደረሰልኝ። አስራ አንድ ደቂቃ ነው የቀረኝ።
እ የት ሬስቶራንት ነው?
ኬር
የት Care Care Care Coffee
እ እሺ ሰው ቅላለሁ ቶሎ እንዲያወጡልህ አ፣ ስለ አስራ አንድ ደቂቃ ነው አልለብስም በላይ ግን በእናትሽ አሁን ስልሳ አምስት እና ደግሞ ሰማንያ ሌላ ኦርደር ተፍኛለ ከቻርሊ አለማ
ስንት ነው ወርደ ነበሩ?
ኦርደር ነበሩ ኦርደር ነበሩ ስልሳ ሰማንያ አምስት ሰማንያ ስምንት ስልሳ አምስት ሰማንያ ስምንት ስልሳ አምስት እ
እያወጡት
እ አስወጥቶታል ለምንድን ነው?
አስወጥተውታል። ኢሳያስ ስልክህ አይሰራም ሲል
አይሰራም። ኧረ ይሰራል። ይኸው እንዴ በቃ እንትን ይዤዋለሁ እኮ በእጄ።
ኢሳያስ ግን ወደ ቦሌ ነበር ያዘ። ሄሎ ሄሎ ጌታ ሆይ ሄሎ
እሺ፣ ሻጭ ጨርሰናል።